ማሊባባ
ጤና ይስጥልኝ። እ ማሊባባ ካር ነው?
አዎ ማሊባባ ማሊባባ ማሊ ባባ።
አይነት ከር
ኦኬ።
ምን ደርዳት እ፣ ትላንት ደውዬልሽ ነበርና በቃ ስትነሳ ደውልልኝ ብለሽኝ ነበር። ለዛሬ ምን ነበር አባት
እ፣ ኤክዚኪዩቲቭ ሁለት ሺህ ኮሮና?
ሰባት አለ ብለሽኝ። አ እ፣
እሺ ቆይ አንዴ ይጠብቅ እሺ
እ፣ ስንት ሰዓት ላይ ነው የሚመ ስንት ሰዓት ላይ ነው የሚመቸን
እኔ አሁን ልነሳ ነው። ከዛ
የት ቤት?
ነው
እ፣ ዜሮ ሁለት ኮተቤ ዜሮ ሁለት ቤት ዜሮ ሁለት አ እስቲ ቁጥር ልስጥዎት ዜሮ ዘጠኝ አርባ ዜሮ ዘጠኝ አርባ አራት ዜሮ ዘጠኝ ዜሮ አርባ ዘጠኝ አራት አርባ አራት ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት ሰማንያ ሰባት አስራ አንድ አስራ አንድ አዎ እዚህኛው branch ኣችን ያለው ለ- ሊወጣ ስለሆነ ነው። እዛኛው branch ይደውሉና ይጠይቋት በሱ ቁጥር
okay ካለ
የት ነው አሁን እናንተ የት ብለን ነው የምንመጣው እኛ አሁን አሁን እዚህኛው branch ምናምን ያልሽው የት ነው ሄሎ ሄሎ ሄሎ ሄሎ ሄሎ ማሊ ባባ